ወደ ለምሱ ቤት ሄሎ አብሮስጥል አብሮስጥል ያልታረመ ትኬት አለና እሱን ልነግርሽ ነው።
እ እ እ ያልታረመ ትኬት አለ እስቲ ተጫውቶ እሺ።
ነበር።
ፓሸር ኮዱን ንገሪኝ።
እሺ አስራ ሀያ ሶስት በአንድ ሰማሽ?
አስራ ሶስት
አስር ሀያ ሶስት ሰባ አንድ ዘጠና ሶስት አስር ሀያ ሶስት ሰባ አንድ ዘጠና ሶስት አዎ እሺ ሌላም አለ እሺ ችግር የለውም። እሺ ልልሽ lost ነው። አንድ ሁለት ሶስት አራት አራት game ወድቆበታል። አንድ void አለው። lost ነው።
እሺ እሺ ሌላው ቆይ፣ እሺ አሁንም አስር ሀያ ሶስት ሰባ ሰላሳ ስድስት አስር ስንት አስር ሀያ ሶስት ሰባ ሰላሳ ስድስት
ይሄ ደግሞ ሶስት game ወድቋል። lost ነው።
እሺ አሁንም አለ እሺ እሺ
አሁንም አስር ሀያ ሶስት ስልሳ ሀያ ስምንት ሶስት ስልሳ ስምንት ሰማንያ ሰባት
ይህም ደግሞ ሁለት game ወድቋል።
እሺ ሌላ አለ?
አለ እሺ አሁንም አስር ሀያ ሶስት እሺ አስር ሀያ ሶስት ስልሳ አምስት ዘጠና ዘጠኝ ስልሳ አምስት ዘጠና ዘጠኝ አስር ሀያ ሶስት ስልሳ አምስት
ዘጠና ዘጠኝ ልክ አይደለም።
እሺ ቆይ የሆነ ወረቀት ውስጥ እሺ አስር ሀያ ሶስት ስልሳ ስድስት ዘጠና ዘጠኝ ነው።
ስልሳ ስድስት ዘጠና ዘጠኝ ነው።
አዎ
አንድ ሁለት ይሄ ደግሞ ስድስት game ወድቋል። lost ነው።
እሺ እሺ አመሰግናለሁ።
እናመሰግናለን። እሺ እሺ